Hello,
Hello.
Dana is calling. Let me ring Melrada.
Hello.
Hello, hello.
Huh?
Melrada.
Huh? Wait, uh, ಇವ್ರಿಗೆ ನಂಬರ್ ತಿಗಳು ምን አልከኝ?
ಏ ತಿಗಳು ಇವ್ರಿಗೆ ನಂಬರ್
Hello? ሄሎ ጤና ይስጥልኝ ሀሚድ ነኝ መልርዳ ድምጽ ትንሽ ርቋል ወንድሜ
አንድ betting ቆርጦ አንድ ጨዋታ ተሸንፎበት ነው እ?
እም፣ ሄሎ።
እሺ፣ አንዴ ጠብቀኝ እሺ ticket ID ውን ታውቀዋለህ ወይም ካሸር ኮዱን
ሰንበት ኮርች ነው። ልንገርህ
ንገረኝ እሺ
ኢትዮጵያ አንድ cashier code ኡን ማለት ነው ከስር ያለውን
መጨረሻ ላይ ያለውን አዎ አዎ
እ?
አዎ እሱን
ቁጥር ነው
አዎ ቁጥር ብቻ ነው
እ፣ መቶ ሀምሳ
እሺ
እ፣ ስልሳ ሁለት
መቶ ሀምሳ ስልሳ ሁለት
በቃ
መቶ ሀምሳ እና ስልሳ ሁለት አዎ
እሱ cashier code ኡ አይደለም እ፣ cashier code ኡ ከ barcode ኡ ስር ያለው ነው
ከምኑ ስር ያለውን
በቴሌግራም ጻፍልኝ አባ እሺ
እሺ